ሄለን ሄለናስ አቤት የቅድም ኦርደር ማለት ነው በስህተት ከዚህ ኮምፕሊት ተብሎ ልክ ነው። እሺ እ ኮምፕሊት ተብሎ ነው በስህተት የቅድሙ የነገርከኝ።
እኔ እኮ ነግራቸዋለሁ እናንተ ገባኝ። እሺ እና ግን ከስተመር ይቀበልሃል አይደለ? ደውልለት እና ወይ ነው ሰጥተው አይ፣ እኔ- ሳኖሉ አዎ እና ብሎኛል። ከስተመሩ ጋር እየሄድኩ በቃ ሸባተሽ እሺ እሺ